በቃ ሲላበቃ ችግሬን ረሳሁት እንዳለፈ ውሃ ሳብ ሲሄድ አየሁት ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ ከጎን ያለኝ የምለው አንዳች ረዳት ባጣ ችግሬን የሚካፈል ከልቤ የማይወጣ የናዝሬቱ ኢየሱስ ብቻ ደርሶልኛል መከራዬን ወስዶ ነፃ አውጥቶኛል ነፃ አውጥቶኛል በቃ ሲላበቃ ችግሬን ረሳሁት እንዳለፈ ውሃ ሳብ ሲሄድ አየሁት ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ እኔ የማመልከው ከሁሉ ይበልጣል ተሸንፎ አያውቅም ሁሉን አሸንፏል ታምኜ አላፈርኩም አንድ ቀን በኢየሱስ በሁሉ ረድቶኛል የሰላሙ ንጉሥ የሰላሙ ንጉሥ በቃ ሲላበቃ ችግሬን ረሳሁት እንዳለፈ ውሃ ሳብ ሲሄድ አየሁት ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ ሁሌ ምዘምረው ስለ እርሱ ውለታ ረድቶኝ ስላየው ነው ኢየሱስ የኔ ጌታ ዛሬም ዘምራለው ለክብሩ በልልታ ተስፋ ቆርጬ ሳለው ደርሶልኛልና ደርሶልኛልና በቃ ሲላበቃ ችግሬን ረሳሁት እንዳለፈ ውሃ ሳብ ሲሄድ አየሁት ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ ምንም በሌለበት ተስፋ ባጣሁበት ሳላስበው መጥቶ ሆነልኝ ረዳት ለእኔ አለኝ የምለው ከእንግዲህ እርሱ ነው በሌላ አልመካም በእርሱ እመካለው በአምላኬ እመካለው በቃ ሲላበቃ ችግሬን ረሳሁት እንዳለፈ ውሃ ሰብ ሲሄድ አየሁት ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ ስሙን አከብራለሁ ኢየሱስ ሸክሜን ወሰደው ዛሬ ይኸው ነፃ ሆኜ